ጤና ይስጥልኝ። ቴስ የበራ መረጃ ማዕከል ባኮ ወለደው
የአክሱም ትኬት አላችሁ እንዴ?
የአክሱም አክሱም ለመሄድ አክሱም አዎ፣ አክሱም ለመሄድ ለመቼ ነው?
እ፣ ለመቼ ነው ያላችሁ?
አለ አርብ አክሱም ጀምሮ በራ በየቀኑ አለ፣ እ እ በየቀኑ አለ።
እሺ፣ አይ ለበዓልም ስለሆነ አርብ ዕለት አለ።
አርብ አሁን የሚመጣው አርብ አዎ አዎ፣ የፊታችን አርብ ማለት ነው።
አንድ ደቂቃ ሌሎት እሺ፣ እሺ።
ለአንድ ሰው ነው
ሁለት ሰው
ታዋቂ ሁለቱም
አዎ
የአርብ ቅዳሜ እሁድ ያሉት በሮች ሙሉ ናቸው።
እም፣ ከዛ ሐሙስ- የሰኞ ብቻ ነው ያለው። ከዛ በኋላ እስከ ከዛ በኋላ ሐሙስ ከ- ሙሉ ናቸው።
ሙሉ ናቸው።
አዎ እሺ፣ አመሰግናለሁ።
እናመሰግናለን ስለደወሉ መልካም